ሄሎ ሰላም ጤና ይስጥልኝ። ቤስት ቤስ ከራር ነኝ። እባክዎ ምን ልርዳው?
register አድርገን ነበረ እና አሁን login ስና- ልናደርግ አሁን ድጋሜ ልንገባ ስንል failed ይላል። save አድርገን ነበረ passwordኡን።
okay ልክ አይደለም ማለት ነው። አሁንም passwordኡ
አዎ፣ እዛ ላይ ይላል ግን passwordኡን save አድርጌው ነበር እና እሱን ስሞላው ያ ይላል። አሁንም forget አድርገውም ተመልሶ አይገባልኝም።
Okay ልክ አይደለም። ያስገባኸው ልክ አዎ።
ስላልሆነ ነው እኮ አባቴ።
አዎ፣ ለዛ ነው እንዴ?
አዎ ያስገባኸውን copy paste አድርገህ እንድላክ እሺ።
አዎ፣ እየላ- እየገባልኝ
እሺ የገባልህ እ? ምን አልከኝ? የገባልህን የገባል- text አዎ የገባልህን text code አለች አይደለ? እሷን አዎ።
copy paste አድርጋት እሺ።
እሺ አየሁ።
እሱን copy paste አድርገህ አስገባውና እዛ እሺ።
ይገባልሃል። ድጋሚ ወደ account access እንድታደርግ ይረዳሃል።
እሺ አየሁ። Thank you።
እሺ እኛም እናመሰግናለን። መልካም ምሽት።
እሺ